ደስ አለሽ? አዎ አንቺም አለሽ እኮ ስምንት ሰዓት እም
አሎ ጤና ይስጥልኝ ሎሚ ሰሚት ነው።
አዎ ነው።
እሺ ከ beU ነበር በ order number መቶ አምስት ሀምሳ አንድ ዘጠና order አልተቀበላችሁም?
ተቀብለናል እሺ ደርሷል ምግቡ?
ይመስለኛል። አዎ ምን ነው?
አይ driver አልታዘዘም ብለውኝ
ኧረ አዝዣል ቢሆንም ይደርስለት አምስት ደቂቃ ቆይ ልደውልላት።
እሺ ስልክ አያነሱም ሌላኛው ስልካቸው አዎ የዛሬ ስራ አልገባም።
okay ቆይ እሺ በ- በ- በዚህ ልደውልለት መልሼ
እሺ ደውዪልኝ እሺ